ሰላም ጤና ይስጥልኝ። ቤት ቤቴ ነው የምንረዳው።
ይዛ መስለኝ አለን እንትን ማታ ውስድ ያደረግኩት ነበረና በዚህ ስልክ ነው ብር ነው። ስንት ብር ነው?
ስምንት እሺ፣ አንዴ ጠብቀኝ።
እሺ እሺ
እሺ፣ ወደ ቴሌብር account ሰላሳ ሀያ ስምንት ሰላሳ ሶስት አርባ ስድስት ነው።
አዎ exactly yeah እሺ፣ confirm አድርጌልሃለሁ። ገብቶልሃል። እሺ፣ check አይ አይ አይ እሺ thank you ተደውል። እናመሰግናለን። መልካም ቀን።
እሺ እሺ ላውላችሁ
እኔ ጋር ብቻ ነበር የጠራኸው?